ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። ባኮ ምንርዳው
ትኬት በስተት የተተረጎገ ነበር።
እሺ አንዴ ካሸር ኮዱን ንገረኝ እና ቼክ ላድርግልህ።
አስራ ሁለት እ አስራ ሁለት
እሺ አንዴ ቆይ። አስራ ሁለት አስር
እሺ
ዘጠና ዘጠኝ ዘጠና ዘጠኝ አርባ ሶስት አርባ ስንት አርባ ሶስት አርባ ሶስት አስራ ሁለት አስር ዘጠና ዘጠኝ አርባ ሶስት ልክ ነኝ አይደለ?
አዎ።
ይሄኛው ሉስ ነው
እኮ በዶርትመንድ ውጤት በስተት ነው except ተደረገ።
እ ውጤቱ በስተት ነው except ተደረገ። የዶርትመንድ loose የሆነው አ የመጀመሪያው win ነው ነው የመጀመሪያው እንትን አ
እሺ check አድርጌ አንዴ ልደውልልክ ጎግል ላይ search ላድርገውና እሺ በዚህኛው ብደውል አገኛለሁ አይደለ?
አ እሺ እሺ መልሼ እደውልልሃለሁ።